ጤና ይስጥልኝ ቴስኮ ሸገር ምገልጸው ሄሎ ጤና ይስጥልን
hello hello አቤት ይሰማኛል ምን ልርዳዎት hello
ይሰማኛል ምን ልርዳዎት hello
አቤት አይሰማም?
ይሰማል አሁን
እሺ እንትን ነበር የፈለኩ በረራ
እሺ ከየት ወዴት
አዲስ አበባ ወደ ጎንደር
እሺ ከአዲስ አበባ ጎንደር
አዎ በመቼ
እ በጠዋት በረራ ያለ መቼ ነው?
እርስዎ ለመቼ ነው የፈለጉት የዚያን ቀን ይስጡኝና ከሌለ ቀን ቀይሬ እልዎታለሁ
ለሰኞ
ለዛሬ ሳምንት ሰኞ
አዎ አንድ ሰው
እ ለአንድ ሰው ነው
አዎ
እሺ እያየሁልዎት ነው እሺ አለ ከጠዋቱ አስራ ሁለት ሰዓት ከሀያ ጀምሮ አስር በረራዎች አሉን
እ የእንትን የለ ከአራት ሰዓት በኋላ ምናምን ወይም ደግሞ ሁለት ሰዓት ምናምን
ሁለት ሰዓት እና አምስት ሰዓት ከአርባ ስድስት ሰዓት ከአስር
ሁለት ሰዓት አለ?
አለ
ስንት ነው ዋጋው?
አምስት ሺ ሶስት መቶ እ አምስት ሺ የሁለት ሰዓቱ አራት ሺ ስምንት መቶ ዘጠና አምስት ብር
አራት ሺህ ስምንት መቶ ዘጠና አምስት
እ የሌሊቱ አስራ ሁለት ሰዓቱ ተመሳሳይ ነው
እ ተመሳሳይ ነው
እሺ አራት ሺህ ስንት ብር ያልሽ?
ስምንት መቶ ዘጠና አምስት
እሺ እሺ እሺ ሌላ መረዳት አለ
እሺ እንትን ልበልና እቆርጣለሁ እሺ እናመሰግናለን መልካም ምሽት
እሺ እህቴ መልካም ምሽት እሺ